ሰላም ጤና ይስጥልኝ። ቤት ቤት ነኝ።
voucher withdraw አድርጌ ነበር ትናንት።
በቮቸር እ?
በ voucher እኮ አቅራቢያህ ቤት ቤት ሱቅ ነው ሄደህ የምትቀበለው።
እ?
አቅራቢያህ ቤት ቤት ሱቅ ካለ እዛ ሄደህ voucher code ትሰጣቸዋለህ፣ cash ይሰጡሃል።
cancel ማድረግ አልችልም።
ወደ ቤት ቤት መመለስ ትችላለህ፣ መልሽልኝ ግን ድጋሜ ውጪ ማድረግ አትችልም። እኔ ያድ- እኔ ሳልሆን አንተ ነህ።
እኮ cancel አላደርግም ማለት ነው።
እኔ step ኡን እነግርሃለሁ፣ አንተ ወደ ቤት ቤት ትባለህ።
እሺ ቴሌግራም ካለ ወይ እዛ ላይ ላክልኝ ወይ በዚህ ልንገርክ። hello
እሺ እሺ።
ቴሌግራም ላይ hi ትለኛለህ።
አ በቁጥር ንገሪ።
ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
እሺ እሺ።
በለኝ። step ኡን ልክልሃለሁ። ድጋሜ ግን ወጪ ማድረግ አትችልም። ያው ትጮትበታለህ።
ገብቶኛል። አዎ እሺ እሺ